ጤና ይስጥልኝ ዶንኪ ቲዩብ ነው።
እሸቱ አለ
የለም
የት ነው መች ነው ጥያቄ ያለው ሰው የሚቀርበው ለመ- ለመምጣት ነበረ
እ
ለመምጣት ነበረ መቼ ቀጠሮ መቼ ነው
አሁን እንደዚህ አይነት ነገር እየመዘገብን አይደለም። እሺ ምዝገባ ስንጀምር እናሳውቃለን።
ሌላ የምን ምዝገባ አለ
የምንም የለም። አሁን የዩቲዩብ ስልጠና ነው
የዩቲዩብ ስልጠና መች ነው
እ የ- እሱም የዩቲዩብ ገና ነው ስልጠና- ይቆያል።
እሺ። ሲደርስ እ፣ እሺ ሲደርስ በዚህ ስልክ ቁጥር ደውሉልን እሺ